ጤና ይስጥልኝ Best Bet ነው። እንትን ስልክ ላይ ተጫውቼ ነበር deposit cash out አላደርግም አለኝ። አንድ ጨዋታ ተፈርዷል። የቱርክ እ
cash out ለማድረግ ስትሞክር ምን እያለ ነው?
ነጭ ነው። አይ ምንም አይልም። አይ- አያስሞክረኝም cash out ለማድረግ እስኪ አንዴ ላክልኝ፣ እየ- ሞክረኸው የሚልህን ላክልኝ። ምንም የማይ ምንም አይልም። ነ- እንትን ነው አያስሞክርም። የለም cash out ኡን አያመጣውም።
እኮ ነው cash out- ከታች- ከታች ቀ- blurred ነው የሚያደርግብህ፣ shaded ነው የሚሆነው፣ እ shaded ነው የሚያደርግብህ።
የቱርኩ የለም አንድ ጨዋታ ተ- ተቋርጧል። አንድ ጨዋታ እኮ የቱርኩ የት- የትኛውን ነው እ፣ ለማድረግ ሁሉንም ነው ለማድረግ እየሞከርክ ያለኸው?
ኧረ አንድ ጨዋ- አንድ የለም አንድ
ነው እኮ ሁሉንም ነው cash out ለማድረግ እየሞከርክ ያለኸው?
አዎ cash out ላደርገው ብዬ እምቢ አለ። በቃ አይ እንትን አለ። ብሩ መጠኑም አያመጣልኝም አያሳየኝ የተቋረጠ ጨዋታ ካለው አይቻልም። እሺ።
አይቻልም ነው።
አዎ አዎ
okay መጠበቅ አለብኝ። ምን ማድረግ አለብኝ?
postponed ሆኖ ከሆነ postponed ያው።
ሆኖ እስኪያልቅ ድረስ መጠበቅ አለብህ።
ነው አላስ እንትን ቆየ። የቱርኩ የለም ተሰርዟል።
በቃ እንደዛ ከተሰረዘ አይቻልም። እሺ አ- አይቻልም።
አዎ አዎ እሺ እሺ ወስደው